ጤና ይስጥልኝ ሁሉ ስፖርት ነው በአካባቢዎ ልርዳዎት?
ከምኑ ላይ ነው ማገኘው የነበረ እሱ የደረሰኝን
ምን የደረሰዎትን?
ቴሌብሩ የተላከው ደልቼው ነው እና
ቴሌብር application ኑ ላይ ይግቡና
ተፖስቶ ገባሁኝ ሲያገኙ get receipt ምትል አለች ከስር ከስር get receipt ምትል አለች ያስተላለፉበትን ሲያገኙት
ከስ ከምኑ የትኛው ብዙ ነው application ዝርዝሩና
እሱን እኔ ተጠቃሚው ነው የሚያውቀው እኔ እንጃ ያው ቴሌብር የምትጠቀሙ አንተ ስለሆንክ አንተ ነህ ሁሉንም የምታውቀው
get receipt ነው ያልሽ አዎ
ግን ፈልጌ አጣሁት ብዬ እኮ ነው
እሱን ካላገኘን እኛ ደግሞ ምንም ማድረግ ስለማንችል ያው ፈልገህ አግኝና ላክልን